የለውም። ሰላም ነው።
አለች ሳል ብር ካርድ ሳላውቀው ጥቅሙን እየቆጠኝ ነበር እና ማ- ማስቆም ፈልጌ ነበረ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ስድስት ቁጥር ላይ ለማቋረጥ እንዲህ ይላሉ።
ዜሮ ዘጠኝ
ኮከብ ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት ብለን አዎ ስድስት ቁጥር ላይ
ስድስት ቁጥርን መንካት ነው። እዛ በኋላ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውላሉ። ስድስት ቁጥር ላይ ለማቋረጥ እንላለን።
no እንዴ? እሺ በቃ እሺ፣ thank you በቃ እሺ። un unsubscribed un unsubscribed ነው አይደል?
unsubscribe አዎ፣ no እሺ በቃ thank you እሺ ምንም አይደለም።
እሺ thank ዩ እሺ